ነው የምሰራው። ቤርሳቤ ነኝ። hello
hello ቤሪ
ወይ ሀያ አምስት ልሰራ ለአንቺ ነው የነገርኩት። hello
እሱንስ ከአስራ ሁለት ሰዓት በኋላ እኮ ነው። ሄሎ ሄሎ ሄሎ ሄሎ
ይሰማኛል። ስንት አልከኝ?
ሀያ አምስት ልሰራ ለአንቺ ነው የነገርኩት። ፊን አድርግልኝ ብዬሽ
እ ማነው ስምህ?
ጸጋብ ነኝ።
ኬት የሚነሳ ወርዳ ነው። ለእኔ አልነገርከኝም።
እሺ ሀያ አምስት ስልሳ አራት ከኮቺን ሾላ ሰባ አምስት ብር ነበር የያዝኩት አርባ አምስት ብር አደረጋችሁ። hello
እስኪ hello።
ሊል ጸጋብ፣ እኔ ለማን እንደነገርክ አላወኩም። ሊል እሺ እሱ ታይ የመጀመሪያውን ታይና ሰባ አምስት ብር ነበር pin አድርግልኝ ስላት መጀመሪያ ሰባ አምስት ነበር አርባ አምስት አደረጋችሁ። pin አድርግልኝ ስላት ደግሞ ስልሳ አምስት አደረጋችሁ።
መጀመሪያ ሰባ አምስት የነበረው እኮ pin ኡ ሳይስተካከል ነው። ስለዛ አሁን ተስተካክሎልን ነው ማለት ነው ስልሳ አምስት የሆነው።
ስልሳ አምስት እኔ pin አድርጊልኝ ብያት ነው ስልሳ አምስት ብር ያደረገችው። አርባ አምስት ነው ያደረጋችሁ ለምን እንደሆነ አላውቅም።
system ኡና ሰባ አምስት የነበረውን location ኡ ሲስተካከል አርባ አምስት አደረገልን። pin ስትላት ደግሞ ተስተካክሎ ስልሳ አምስት መጣልን።
location የትኛው location ሲስተካከል
የትኛው location የ customer ነው?
ከስተመሩ ሎኬሽኑ እዛው አይደለም። ሰባ አምስት ነበር። ከዛ አርባ አርባ አምስት ብር ሳለ አምስት ስልሳ አምስት ብር ሆነ።
ይኸውልህ ጸጋብ፣ እያናደደኝ እኮ ነው። እኛ ጋር ሳይሆን ማለት ነው ከዛ ሲያመጡት ጸጋብ ሎኬሽኑ ሲስተካከል ከስተመሩን ጠይቀው ሲያስተካክሉ ሎኬሽን አዲስ አበባ አዲስ አበባ ብለህ ገባው እኮ ለሞቴ ቶሎ ብሎ ገባ ሰባ ብር ከዛ አርባ አምስት ብር አድርጋችሁ ሲን አድርጉኝ ባል ስልሳ አምስት ብር ደግሞ አድርጋችሁ አሁን ሰባ አምስት ብር መጡት ነው። ሄሎ እሺ፣ ለ- ለ- ለምን አታዩም? ስንት ኪሎ ሜትር ነው?
ይሰማኛል።
እሺ፣ ስንት ኪሎ ሜትር ነው? ለታዩ ብዙ ሰኞር ከጀመር ልክ አይደለም፣ ልክ አይደለም።
ሀያ አምስት አር- አርባ ከኮችን ለሞቴል የሚለው እ?
አውርቶ እና ያ የና ልታሃታል
ሾ- ሾላ መብራት ጋር ነው ያለው። እ?
ስንት መ- ስንት መ-
ሄሎ እኮ የዝናብ እየተጨመረ በቲኑ ተስተካክሎልህ ነው።
ስንት ኪሎ ሜትር ነው የመጣው? እኮ የምልሽ ሄሎ ሄሎ ሄሎ ሶስት ኪሎ ሜትር እ ስንት ነው ይመጣልሽ? ሜትር ነው የመጣው ስልሳ አምስት ብር ጸጋብ።
እና የዝናብስ
ቅድም የገባው order ነው የዝናብ ከመብራቱ በፊት ነው እርግጠኛ ነሽ?
ያስተካከለችልህ። ስለዛ ስልሳ አምስት ብር አድርጋልሃለች። እኔ ለእኔ አይደለም የነገርከኝ የነገሩትህን ነው የምነግርህ።
ያን እኮ እርሺ፣ አሁን አንቺ ራስሽ ስሪ እያልኩሽ እኮ ነው። ከዝናቡ በኋላ ነው የገባው order ኡ። ዝናብ ላይ እኔ ሰባ አምስት ብር ነው ኦርደሩ ኦርደር- ሰዓት ሆኖታል መሰለህ። ዝናብ እሺ።
ሀምሳ ሀምሳ ስድስት ደቂቃ ኦር- ሆኖታል ኦርደሩ ከገባ ጠጋብ።
ሀምሳ ስድስት ደቂቃ አይደለ?
እሺ እነግረዋለሁ ችግር የለም። ሀምሳ ስድስት ደቂቃ
እኔ በሰባ አምስት ብር እኮ ነው የያዝኩት ኦርደሩን። ሳይሆን እኔ በሰባ አምስት ብር እኮ እቀበላታለሁ፣ ግን ለምን እንደ- አርባ ብር አርሽ እንደቀራችሁት ግራ ነው የገባኝ።
እኮ እሺ፣ አሁን ምን ልተባበር? ሰዓት ሄደብን። አድርሰህላት ኮሚት ብትለው አይሻልህም? ጸጋ